I'll be with them.
ኤለፎን አቤት አቤት።
ቅድም ሳራ ያሉት እንትን ልደታ
ሳራ ልደታ እ ይዞላት ወጣል፣ ይዞላት ወጣል።
ማ ታም- ታመነ አሀ።
አይ ደውላለት ነበር እና አልያዝኩትም ምናምን አለኝ አለች።
አረ ቆይ አሁን ደውልለታለሁ እኔ ለሱ።
እሺ ደውልለት በቃ እንዲነግራት አቮካዶ እሺ እሺ እሺ እሺ